hello ሰላም ጤና ይስጥልን።
hello ሰላም ጤና ይስጥልን። ዋሽንግተን ነው የምደርደው።
እ፣ ከእንትን ከየካቲት አስራ ሁለት እ፣ ጦር ኃይሎች ሆስፒታል እ፣ በኦክስጅን መውሰድ ነበር ሰው መውሰድ ፈልገን ነበር patient።
አምቡላንስ ፈልገው ነው።
አዎ
እሺ፣ ስልክህን ትነግረኛለህ?
ምን አልሽ?
ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ዜሮ አራት ሀያ ሶስት ሰላሳ ሶስት
ዜሮ ዘጠኝ አስራ ሁለት ዜሮ አራት ሀያ ሶስት ሰላሳ ሶስት አዎ እሺ እ፣ በሀያ አንድ የደወልክ አንተ ነህ?
በሀያ አንድ እ፣
አይ ሌላ ሰው okay፣ ያው አብረን ነን። ሌላ ሰው አብረን ነን። በ- እሺ እንትን ግምቱን ማወቅ ይቻላል? ስንት ብር ነው?
ይደውላሉ። ሲደውሉ እነሱ ጋር ነው የምታውቀው።
እሺ እሺ አሁን አስተላልፍልሃለሁ።